እየወረደ ነው። በቀዩ ነው ደግሞ እንትን። እሺ ውዴ፣ እሺ ውዴ።
ሄሎ ሄሎ፣ ጤና ይስጥልኝ። ከዋሽንግተን ነው እየደወሉ ነበር በዚህ ስልክ።
ሄሎ አቤት፣ አቤት።
ከየት ነው የመጣሽው? ሄሎ እየደወሉ ነበር በዚህ ስልክ።
ሕክምና ነው ምንድን ነው?
አዎ
ከአዲስ ከው አዲስ እኮ አይደለም።